ሄሎ ሄሎ ሄሎ፣ ሄሎ፣ አቤት ይሰማል?
ሰላም ይሰማል? ሰላም ነው?
እግዚአብሔር ይመስገን። ምን ልርዳው?
እ፣ ሰላም አዎ ነኝ።
አይ አማን ደውዬላት፣ ቢሮአችን ነው? ይቅርታ።
አዎ okay። አይ የመኪና የጫካ ፕሮጀክት ክፍያ ነበረና አሁን
ምን ነበረ? ይቅርታ መኪና አስገብተው ነው?
አዎ
ታርጋ ቁጥሮትን ይነግሩኛል?
ታውቀዋለህ? ስልሳ ስምንት ሺ
እሺ
ዜሮ ሀምሳ ሁለት የራሱ ነው። የእናንተ ነው። አዲያማት ነው የሚለው። እሺ መኪናው የአዲያማት ነው፣ የራሱ ነው።
እኮ ለመከራየት ፈልገው ነው ወይስ አልገባኝ?
no፣ አይ የተከራየ ነው መኪናው። የአማን ወንድም ነው መኪናው እሺ እና ክፍያ ሚኒባስ ነበረ እና ለሀ- እ፣ ጠይቂያት ሰላምን መረጃ ትነግርሻለች ብሎኝ ነው። ታርጋውን አይቼ ልንገርሽ፣ ችግር የለውም። የራሳችሁ የአዲያማት ነው ግን አይቼ እነግርሻለሁ ቴሌግራም ላይ እሺ ክፍያ ግን መከፈሉን check እንድታደርግልኝ ብዬ ነበረ። ከሁለት ወር በፊት የተሰራ ነው። ሁለት ወር ነው ሶስት ወር።
እሺ እሺ ቼክ አድርጌ ላሳውቅሽ፣ መልሼ እደውልልሽ።
አቻ